Hello, හෙලෝ තැන ස්ථල
David.
මුළු
Hello, හෙලෝ ጤና ይስጥልኝ ሙሉ
እግዚአብሔር ይመስገን።
ከቺፕቺፕ ነበር ምደውልሎት ሄሎ
አሁን መንገድ ላይ ነኝና ወደ ቤት እየመጣሁ ነው።
እሺ ሲመቾት ወይ ደውሉልና ስደርስ እደውልልሃለሁ።
እሺ ቻው ስደርስ እደውልልሃለሁ። መንገድ ላይ ነኝ።
እሺ እሺ
አዎ፣ መልካም ቀን እሺ ደውሉልን እሺ፣ ስደርስ እደውልላችኋለሁ።
እሺ